ጤና ይስጥልኝ Hello ቪዛ ቤተልሔም ነኝ። እባክዎ ምን አይነት የጉዞ መረጃ ልስጥዎ?
የጉዞ መረጃ እሺ
የካናዳ work ቪዛ ነበር ይችላል።
እሺ ደንበኛችን አሁን ደውለው ነበር አይደል?
አዎ አዎ አዎ አዎ እንዲነግሩኝ እሺ መጀመሪያ Job Bank
Job Bank dot dot Job Bank dot gc
ጂ ጂሲ ጂሲ አዎ ጂሲ
አዎ dot ጂሲ ሲኤ ወይ፣ ብለው ወይ።
search ያደርጉ። እሺ Job Job Bank ኦፕ